ጤና ይስጥልን ጤና ይስጥልን።
አብሮ ይስጥልን።
hello
ጤና ይስጥልን ይሰማል። ከኋላ የተስተካከለ ከኋላ ያለው ድምፅ ነው የሚሰማው። ይቅርታ
እ ከኋላ ያለሁበት ቦታ ድምፅ ነው የሚሰማው። ከይቅር- ይቅርታ በጣም
አሁን ጫጫታ አለ?
አዎ፣ ጫጫታ አለ። የኋላኛው ስ- ድምፅ ነው የሚሰማው። ከይቅርታ ጋር
አሁን ይሰማል?
እሺ፣ ምን ልባዎች?
መኪና መኪና ይኖራል?
አዎ፣ መኪና አለን።
ባስ ይኖራል?
አባት ይቅርታ በጣም እየተሰማኝ ያለ ነው የሚሰማኝ የኋላው ድምፅ ነው። ከይቅርታ ጋር